እጅሽን አልቦን ሰግተሽው የእጅሽን አምባር አድርገሽው የእግርሽን አልቦን ሰግተሽው የእጅሽን አምባር አድርገሽው ጠልፈ ቀሚሶን አድርገሽው ቀጭን ኩታሽን ደርበሽው ገና በሩቁ ጉድ አድርገሽው ያኔ ነው ልቤን የወሰድሽው ያኔ ነው ልቤን የወሰድሽው መውደዴ ጎፈሬ ጎፈሬ መውደዴ ሽሮባ ሽሮባ አፋፉ ዘልቀሽ ወደኔ ነይኔ ኮኮባ ኮኮባ ብዝዝ አርገሽው ያ አይንሽን ሰበር አርገሽው አንገትሽን ብዝዝ አርገሽው ያ አይንሽን ሰበር አርገሽው አንገትሽን ያለፍሽ ለታ ባጠገቤ አወይ መጨነቅ መጠበቤ በኔ ላይ ህመም ሆነሽብኝ